Hello hello ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ዶንግ ቲዩብ ነው።
አዎ
እሺ አይ እንትን ላይ ቲክቶክ ላይ እንትናችሁን አይቼ ነበር ማስታወቂያችሁን እና ሰራተኞች ምናምን እንፈልጋለን የሚለውን አይቼ ነበር።
እህ፣ እሺ ዩቲዩብ ላይ ቪዲዮ ተለቋል፣ ሙሉ ቪዲዮ ማለት ነው።
እሺ መጀመሪያ ቪዲዮውን የዩቲዩብ ዩቲዩብ ገብተው ከዛ ከቪዲዮ ስር link አለ፣ በዛ ይመዝገቡ ወይም ደግሞ ዘ- እዚህ አሁን በደወሉበት ቁጥር ይደውሉበት።
እሺ ዩቲዩብ ላይ ነው ሙሉ ቪዲዮን ማየው።
አዎ፣ እሺ እሺ፣ አመሰግናለሁ።
እሺ